Hello Hello፣ ጤና ይስጥልኝ አሸናፊ።
አቤት።
ከቺፕቺፕ ነው የምደውልልዎት።
የት?
ከቺፕቺፕ call ላይ ደውለው ድንች አልደረሰኝም ብለው ነበር አይደለ?
አዎ አዎ።
እሺ፣ ነገ የት ነው የሚላክልዎት?
ነገ እዛ ው- ህብረት ባንክ።
ህብረት ባንክ
አዎ ማን ነው? አዎ እዛው ህብረት ባንክ።
የት አንዱ- አካባቢ ነው?
እዛው ለሞቴል ያለው ሞቴል ሆኜ እኮ ነው።
ለሞቴል በሚለው ለያዘው። ስለዚህ በቃ ለሞቴል በሚል ያዙትና ስንት ሰዓት ነው የሚመጣው? እኔ እንዲሄድ
ያው ሰዓቱን እርግጠኛ አይደለሁም፣ ግን ይደወልልዎታል ነገ።
በቃ ሲደወልልኝ ቀጥታ ቅርብ ነኝ፣ እዛው ነኝ ያለሁት።
አ ትንሽ ግን እንዳያስቆሟቸው driver ኦቹን እህ?
driver ኦቹን ብዙም እንዳያስቆዩቸው።
ኧረ አናስቆምም። ኧረ እዛው ነኝ እኔ፣ እዛው እመጣለሁ። ችግር የለም።
እሺ፣ ችግር የለውም። እሺ፣ መልካም ምሽት።
እሺ፣ አባቴ።